ሄሎ
hello፣ ሰላም ጤና ይስጥልኝ። ፍሊንትስቶን የደወልኩት ምን ልርዳዎት?
ሰላም ነው። መረጃ ማግኘት ፈልጌ ነው።
okay እሺ። አፓርትመንት ቤቶች አሉን።
እሺ፣ ምንድን ነው ያለው ሁኔታ? እስኪ አስረጂ።
ቅድሚያ ሶስት መቶ ሺህ ብር ከፍለው ቀሪውን ደግሞ በአምስት ዓመት ከወለድ ነጻ ነው የሚከፍሉት።
ለባለ አንድ መኝታ ስንት ብር ማለት ነው?
ለባለ አንድ እ ሶስት መቶ ሺህ ብር ቅድሚያ ቀሪውን በአምስት ዓመት ከወለድ ነጻ።
እኮ ምን ያክል ነው ቀሪው?
ያው minimum ከሁለት ነጥብ ስምንት ጀምሮ አለን።
ከስንት ሁለት ነጥብ ስምንት ጀምሮ?
አዎ
እህ እህ ያ ሲሆን የሚነገርም አይቻለሁኝ።
አዎ አክሲዮንም አሁን ማስታወቂያ ላይ አይተው ነው።
ማስታወቂያ ላይ ብቻ።
እሺ አሁን ምዝገባ ላይ ነን። ስምና ስልኮት እንይዛለን። ሐምሌ አንድ ላይ እንጀምረው እንደውሎታለን።
እ ማ- የአክሲዮኑ ምዝገባ ነው።
አዎ
ጥሩ እሺ፣ ያዙ እስኪ መኳንን ትንሽ ፎቶም ያዙና አለብን።
መኳንን ታርገኝ።
መኳንንት እሺ
እሺ ምን ላይ ነበር ስለኛ የሰሙት?
መኳንን ታበይ ምስ- እንትን አይ።
ላይ አክሲዮን አክሲዮን ሽያጭ ላይ
ቲቪ ላይ ነው ሬዲዮ ላይ ነው የሰሙት?
ቲቪ ቲቪ ላይ እሺ እንደውሎታለን።
እሺ